ሰላም ጤና ይስጥልኝ። እሺ አለን።
አለን የ bet ቤት ደንበኛ ነበርን እና እሺ
እንትኑን አንድ team አስበልቶን scan አድርገው ከላይ ቦነስ ብሎ ተመላሽ ያቀምጣል።
እሺ scan ስናደርገው ማለት ነው።
አዎ እዛ ቅርንጫፉ ጋር ሄደን ኮምፒውተር check ስናደርገው የለም ዜሮ ይላል።
okay። ትኬት አሸንፈክ ነው? ትኬት አሸንፈክ ነው?
ትኬት ለማሸነፍ አንድ lost አድርጓል እና እሺ ትኬቱን ቴሌግራም ላይ ትልክልኛለህ?
scan ስናደርገው እኛ አዎ ከላይ ቦነስ ብሎ የሆነ ተመላሽ ገንዘብ ያስቀምጣል።
እሺ ስልክ የተቆ- ንገረኝ።
የተቆረጠበትን ገንዘብ ማለት ነው።
እሺ ስልክ ንገረኝ።
ይሄ የደወልኩበት እኮ ነው እኔ የደወልክበት ነው? ቆይ check ላድርግልህ። እሺ እዚህ ጋር አንዴ
እ?
check ላድርግልህ አንዴ